ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም መናገርም የለም፣ ድምፃቸውም አይሰማም። ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ምድር ዳርቻ ወጣ።
በስራው ሕጉ ያስደነቀኝ፣ በስራው ሕጉ ያነቃቃኝ፣ በስራው ሕጉ ያስደሰተኝ፣ ንጉሴን ባረኩኝ ኢየሱሴ ሰማይ እንዳይወድ በቃሉ ሲያጸናው ለፀሐይ ቀን ሰጥቶ ወስኗል ያያ ስገረም ስደነቅ ብውል እንኳን በቀኑ ደግሞ ሲመሽ ቀን አስብቅ ሲሉ ከዋክብቱ ሳመልከው ስለ ስራው እያልኩኝ ጎንበስ ቀና ራሱ ሳየው ጨመረብኝ፣ ተገረም እንደገና ስራው እንዲህ ካማረት እሱማ እንዴት ውብ ነው! የኔ ብቻ አይገልጸው ፍጥረት አብሮ ያድንቀው። በስራው ሕጉ ያስደነቀኝ፣ በስራው ሕጉ ያነቃቃኝ፣ በስራው ሕጉ ያስደስተኝ፣ ንጉሴን ባረኩኝ ኢየሱሴ አዋፋት በአየር ላይ በከፍታ ሲበሩ ነፋሱ ሲነፍስበት ሲነዋወጥ ባህሮ ደመናው ሲጠቁር ዝናቦን ሲያወርደው ክረምት አልፎ ሲቀየር ሲተካ ደግሞ በጋው ሳመልከው ስለ ስራው እያልኩኝ ጎንበስ ቀና ራሱ ሳየው ጨመረብኝ፣ ተገረም እንደገና ስራው እንዲህ ካማረለት እሱማ እንዴት ውብ ነው! የእኔ ብቻ አይገልጸው ፍጥረት አብሮ ያድንቀው። በስራው ሕጉ ያስደነቀኝ፣ በስራው ሕጉ ያነቃቃኝ፣ በስራው ሕጉ ያስደሰተኝ፣ ንጉሴን ባረኩኝ ኢየሱሴ የተራራው ግርማ የኮረብታው ውበት የዛፎች ቅዝቃዜ ለምልሞ መሬት የወንዙ አወራረድ ሳያቋርጥ ጅረቱ ቆላ ደጋ ወይና ደጋ የአየር ንብረቱ ሳመልከው ስለ ስራው እያልኩኝ ጎንበስ ቀና ራሱ ሳየው ጨመረብኝ፣ ተገረም እንደገና ስራው እንዲህ ካማረለት እሱማ እንዴት ውብ ነው! የእኔ ብቻ አይገልጸውም ፍጥረት አብሮ ያድንቀው። በስራው ሕጉ ያስደነቀኝ በስራው ሕጉ ያነቃቃኝ፣ በስራው ሕጉ ያስደስተኝ፣ ንጉሴን ባረኩኝ ኢየሱሴ ሲያነቃቃ ሳበርገው ስለ ስራው እያልኩኝ ጎንበስ ቀና ራሱን ሳየው ጨመረብኝ ተገረም እንደገና ስራው እንዲህ ካማረለት እሱማ እንዴት ውብ ነው የኔ ብቻ አይገልጸውም ፍጥረት አብሮ ያደንቀው በስራው ሕጉ ያስደነቀኝ በስራው ሕጉ ያነቃቃኝ በስራው ሕጉ ያስደሰተኝ ንጉሴን ባረኩኝ ኢየሱሴ
እስከ ሽበትና እስከ ሽምግልና ማይከዳ ጓደኛ ሆነኛልና ወድነ ኢየሱስ የተደገፍኩበት እንደ ትናንትና ዛሬ ኮራሁበት ከማፀን አንስተህ የተሸከምከኝ እስከ ሽምግልና አለሁ አልከኝ። ከማላስተካክል በማልመስልህ አፍቃሪ አምላኬ ፍጥረት እስከደለህ እስከ ሽበትና እስከ ሽምግልና ማይከዳ ጓደኛ ሆነኛልና ወድነ ኢየሱስ የተደገፍኩበት እንደ ትናንትና ዛሬም ኮራሁበት ባህሩ በነደደው በዚያ ምድረ በዳ በጥማት አረሬ በራብ ስጎዳ ዙሪያዬን ከበብከው ተጠመጠምክብኝ አትተው ላትለኝ በራስህ አልክልኝ እስከ ሽበትና እስከ ሽምግልና ማይከዳ ጓደኛ ሆነኛልና ወድነ ኢየሱስ የተደገፍኩበት እንደ ትናንትና ዛሬም ኮራሁበት ንስር ጫጩቶቹን እንዲሰፍባቸው በክንፎቹ ማስሎ እንደሚያወጣቸው በአንተ ልወጣ ቻልክ ትልቁን ከፍታ ስምህ ይክበርልኝ ውዱ የኔ አለኝታ እስከ ሽበትና እስከ ሽምግልና ማይከዳ ጓደኛ ሆነኛልና ወድነ ኢየሱስ የተደገፍኩበት እንደ ትናንትና ዛሬም ኮራሁበት ከጭንጫው ድንጋይ ዘይት ራሴን ተቀብቼ ካለት በሚገኝ ማር ተገብኩኝ ጠብቼ ታሪክ ሆኖ ቀርቷል አመዳምነቴ በሞገስ የተገብ ታደሰች ሕይወቴ እስከ ሽበትና እስከ ሽምግልና ማይከዳ ጓ እስከ ሽበትና እስከ ሽምግልና ማይከዳ ጓደኛ እድለ ኢየሱስ የተደገፍኩበት እንደ ትናንትና ዛሬም ኮራሁበት እስከ ሽበትና እስከ ሽምግልና ማይከዳ ጓደኛ ሁነኛና እድነ ኢየሱስ የተደገፍኩበት እንደ ትናንትና ዛሬም ኮራሁበት ከትናንቱ ይልቅ ዛሬ ኮራሁበት እንደ ትናንትና ዛሬም ኮራሁበት
ስጋት አይገባኝም አንተ ያለ ጎኔ እጅ ይዘህዋል ላትለኝ መድኔ ስም ጋሻዬ ነው ክፉን ምመታበት ለኔ ደግሞ ጥላ የምሸሽግበት እፎይ ብያለሁ እረፍ ብያለሁ ጌታ የኔ ባለውለታ እፎይ ብያለሁ እረፍ ብያለሁ ጌታ የኔ ባለውለታ ምስጋና ይገባል የኔ ጌታ ስለሆንክልኝ የነፍሴ ባለውለታ ከስንቱ ማጥ አወጣኸኝ ከስንቱ ሳደጋ አዳንከኝ ምን ልበልህ ተመስገን ከማለት ፍቅር ምን ልክፈል ምን ልበልህ ተመስገን ከማለት ፍቅር ምን ልክፈልህ የታሰርኩበትን ገመዴን ብትሰር የተጫነብኝ ቀንበሩን ብሰብር ኤፍታ ነፈተህ ነፃ አውጥተኸኛል በዘላለም ኪዳን ልጅህ አርገኸኛል። እፎይ ብያለሁ፣ እረፍ ብያለሁ ጌታ የኔ ባለውለታ። እፎይ ብያለሁ፣ እረፍ ብያለሁ ጌታ የኔ ባለውለታ ምስጋና ይገባል የኔ ጌታ ስለሆንክልኝ የነፍሴ ባለ ባለውለታ ከስንቱ ማት አወጣኸኝ ከስንቱ ሳደጋ አዳንከኝ በምን ልበልህ ተመስገን ከማለት ፍቅር ምን ልክፈል በምን ልበልህ ተመስገን ከማለት በቀር ምን ልክፈልህ ከጣራዬ በታች በጓዳይ ገብተህ አበጃጀህልኝ ጎዶሎዬን ሞልተህ ስርግፍ ጌጤ ለኔ ውበት ድንቅ ግባቴ አንተ አማረብኝ አረፈች ሕይወቴ እፎይ ብያለሁ እረፍ ብያለሁ ጌታ የኔ ባለውለታ እፎይ ብያለሁ እረፍ ብያለሁ ጌታ የኔ ባለውለታ እፎይ ብያለሁ እረፍ ብያለሁ ጌታ የኔ ባለውለታ እፎይ ብያለሁ እረፍ ብያለሁ ጌታ የኔ ባለውለታ
እንካ መንካ አይደለም ብላችን ሳመልከው ከእሳቱ መጥቶ ቢያድነኝ ባያድነኝ ጌታለኝ እንካ መንካ አይደለም ብላችን ሳመልከው ከእሳቱ መጥቶ ቢያድነኝ ባያድነኝ ጌታለኝ ቢያድነኝ ጌታለኝ ባያድነኝ ጌታለኝ ቢያወጣኝ ጌታለኝ ቢያወርደኝ ጌታለኝ ቢሰጠኝ ጌታለኝ ባይሰጠኝ ጌታለኝ ቢያድነኝ ጌታለኝ ባያድነኝ ጌታለኝ ተበልቷል ያል ልብሱ ደም ነክቶት የገዛ ተስፋቸው ለመግደል ሲሹት ለጉድጓድ የታጨ መቃብር ሊሰጥ ትውልዱን ከረሃብ እዩ ሲያስመልጥ ሲያስመልጥ ተበልቷል ያል ልብሱ ደም ነክቶት የገዛ ተስፋቸው ለመግደል ሲሹት ለጉድጓድ የታጨ መቃብር ሊሰጥ ትውልዱን ከረሃብ እዩ ሲያስመልጥ ሲያስመልጥ እንካ በንካ አይደለም ብላችን ሳ አመልከው ከእሳቱ እቶብ ቢያድነኝ ባያድነኝ ጌታለኝ እንካ በቃ አይደለም ብላችን ሳመልከው ከእሳቱ እቶብ ቢያድነኝ ባያድነኝ ጌታለኝ ቢያድነኝ ጌታለኝ ባያድነኝ ጌታለኝ ቢያወጣኝ ጌታለኝ ቢያወርደኝ ጌታለኝ ቢሰጠኝ ጌታለኝ ባይሰጠኝ ጌታለኝ ቢያድነኝ ጌታለኝ ባያድነኝ ጌታለኝ ነፃ አውጪ ኢየሱስ ከከተማው ገብቶ አርነት አወጣ ጠላቴን መቶ መቶ ነፃ አውጪ ኢየሱስ ከከተማው ገብቶ አርነት አወጣ ጠላቴን መቶ መቶ ጠላቴ መቶ መቶ ጠላቴ መቶ መቶ ጠላቴ መቶ መቶ ጠላቴ መቶ መቶ ጠላቴ መቶ መቶ ጠላቴ መቶ መቶ ጠላቴ መቶ መቶ ጠላቴ መቶ መቶ ከጉድጓድ ወጣው ሲል ግብፅ አወረዱት ቤተ መንግሥት ነኝ ሲል ወህኒ ከተቱት ትንሹ የፍሬ ዛፍ ለሞት የተሸጠ ከግብፅ ጠቢባን ዕብራዊው በለጠ በለጠ ከጉድጓድ ወጣው ሲል ግብፅ አወረዱት ቤተ መንግሥት ነኝ ሲል ወህኒ ከተቱት ትንሹ የፍሬ ዛፍ ለሞት የተሸጠ ከግብፅ ጠቢባን ዕብራዊው በለጠ በለጠ እንካ በቃ አይደለም ብላችን ሳመልከው ከእሳቱ እቶብ ቢያድነኝ ባያድነኝ ጌታለኝ እንካ በቃ አይደለም ብላችን ሳመልከው ከእሳቱ እቶብ ቢያድነኝ ባያድነኝ ጌታለኝ ቢያድነኝ ጌታለኝ ባያድነኝ ጌታለኝ ቢያወጣኝ ጌታለኝ ቢያወርደኝ ጌታለኝ ቢሰጠኝ ጌታለኝ ባይሰጠኝ ጌታለኝ ቢያድነኝ ጌታለኝ ባያድነኝ ጌታለኝ በቱ ጋር ያልፋል ያህልመኛ ሲሉ እያዩኝ አለፍ እያሉ እንደሌሎ መሞቴን በመንደር ሰፈር አውርተው አምላኬ መንገሴን ላገር ገለጠው ገለጠው በቱ ጋር ያልፋል ያህልመኛ ሲሉ እያዩኝ አለፍ እያሉ እንደሌሎ መሞቴን በመንደር ሰፈር አውርተው አምላኬ መንገሴን ላገር ገለጠው ገለጠው እንካ በቃ አይደለም ብላችን ሳመልከው ከእሳቱ እቶብ ቢያድነኝ ባያድነኝ ጌታለኝ እንካ በቃ አይደለም ብላችን ሳመልከው
አንተ ትበቃኛለህ የኔ ጌታ ሌላ ለዚህ ያሻኛል አንተ ትበቃኛለህ ጌታዬ ሆይ ሌላ ለዚህ ያሻኛል እግዚአብሔር አለኝ አለልኝ እኔ እግዚአብሔር አለልኝ አለልኝ እኔ እግዚአብሔር አለልኝ አለልኝ እኔ እግዚአብሔር አለልኝ አለልኝ እግዚአብሔር አለልኝ አለልኝ ጌታዬ አለልኝ አለልኝ ኢየሱሴ አለልኝ አለልኝ አንተ ትበቃኛለህ የኔ ጌታ ሌላ ምንስ ያሻኛል? አንተ ትበቃኛለህ ጌታዬ ሆይ ሌላ ምንስ ያሻኛል? እግዚአብሔር አለልኝ አለልኝ እግዚአብሔር አለልኝ አለልኝ ጌታዬ አለልኝ አለልኝ ኢየሱሴ አለልኝ አለልኝ ለነፍሴ ጥያቄ ጥሩ መልስ የሆነው በጎና ቸር ሆኖ ልቤን ያሳረፈው እግዚአብሔር ካለልኝ ምን ያስፈልገኛል? የእሱ ሕልውና ለእኔ ይበቃኛል። አንተ ትበቃኛለህ የኔ ጌታ ሌላ ምንስ ያሻኛል? አንተ ትበቃኛለህ ጌታዬ ሆይ ሌላ ምንስ ያሻኛል? እግዚአብሔር አለልኝ አለልኝ እግዚአብሔር አለልኝ አለልኝ ጌታዬ አለልኝ አለልኝ ኢየሱሴ አለልኝ አለልኝ እግዚአብሔር አለልኝ አለልኝ እግዚአብሔር አለልኝ አለልኝ ጌታዬ አለልኝ አለልኝ ኢየሱሴ አለልኝ አለልኝ
ሳራ ይስሐቅ ለናዋ ሳሙኤል ለኤልሳቤጥ ሰጥቶ ዮሐንስ ሳቅ የሚሞላ ቀንድን ከፍ የሚያደርግ ምሕረቱን የሚያገል እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ምስጢርን የሚገልጽ በሰማይ ውስጥ አለ። ማተምን የፈታ አልፈታ ያለ ይሁዳ አንበሳ ኢየሱስ የናዝሬቱ ድል ያላደረገው ድል ያለ ሰውነቱ የት እንዴት ይሆናል የሚባል ነገር አምላኬ ጋር የለም ከማድረግ በቀር ፍርዱ እንደ ብርሃን በጽድቅ የሚወጣ የሚያልፍ ምንም የለም ከሰራዊት ጌታ ለሳራ ይስሐቅ ለና ሳሙኤል ለኤልሳቤጥ ሰጥቶ ዮሐንስ ሳቅ የሚሞላ ቀንድን ከፍ የሚያደርግ ምሕረቱን የሚያገን እግዚአብሔር ይባረክ እግዚአብሔር ይባረክ እግዚአብሔር ይባረክ በትም የጠበቁት ሁሉ ኃይላቸው ያድሳሉ የጠበቁት ሁሉ እንደ ንስር በክንፍ ይወጣሉ ይሮጣሉ አይታክቱም ይሄዳሉ የጠበቁት ሁሉ አይደክሙም እንደ ቃሉ የጠበቁት ሁሉ ይወጣሉ ይሮጣሉ አይታክቱም ይሄዳሉ ይወጣሉ ይሮጣሉ አይደክሙም ይሄዳሉ ይወጣሉ ይሮጣሉ አይታክቱም ይሄዳሉ ይወጣሉ ይሮጣሉ
በፍቅር ታሪክ ውስጥ የሚያህል የለም ወዶ ሰማይ ነኝ ክሳኝ ለዘላለም በፍቅር ታሪክ ውስጥ የሚያህል የለም ፈቅዶ ተከታይ ነኝ ክሳኝ ለዘላለም ክሳኝ ለዘላለም ክሳኝ ለዘላለም ክሳኝ ለዘላለም Yeah, I'm መጥቷል በልቤ ፍቅር ኢየሱሴ አንድ ልርሳው ውለታን አንድ ልርሳው ሰርጾ ገብቷል ባጥንቴ ፍቅር ኢየሱሴ በፍቅር ታሪክ ውስጥ የሚያህል የለም ወዶ ሰማይ ነኝ ክሳኝ ለዘላለም በፍቅር ታሪክ ውስጥ የሚያህል የለም ፈቅዶ ተከታይ ነኝ ክሳኝ ለዘላለም ክሳይ ለዘላለም ክሳይ ለዘላለም ክሳይ ለዘላለም ክሳይ ለዘላለም ክሳይ ለዘላለም ክሳይ ለዘላለም
ሳራ ይስሐቅ ለና ሳሙኤል ለኤልሳቤጥ ሰጥቶ ዮሐንስ ሳቅ የሚሞላ ቀንድ ከፍ የሚያደርግ ምሕረቱን የሚያገል እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ምስጢርን የሚገልጽ በሰማይ ውስጥ አለ። ማተምን የፈታ አልፈታ ያለ ይሁዳ አንበሳ ኢየሱስ የናዝሬቱ ድል ያላደረገው ድል ያልነሳው የቱ? ይህ እንዴት ይሆናል የሚባል ነገር አምላኬ ጋር የለም ከማድረግ በቀር ፍርዱ እንደ ብርሃን በጽድቅ የሚወጣ የሚያልፍ ምንም የለም ከሰራዊት ጌታ ለሳራ ይስሐቅ ለና ሳሙኤል ለኤልሳቤጥ ሰጥቶ ዮሐንስ ሳቅ የሚሞላ ቀንድን ከፍ የሚያደርግ ምሕረቱን የሚያገል እግዚአብሔር ይባረክ እግዚአብሔር ይባረክ እግዚአብሔር ይባረክ እግዚአብሔር ይባረክ እግዚአብሔር ይባረክ የያዕቆብ አምላክ ስም የሚለውጠው የብዙዎች አባት እስራኤል ያደርገው በስሜ አውቆኛል ከነ አድራሻዬ እኔም ጋር መቶ አኮራኝ ጋሻዬ ፍርዴ ከአምላኬ ከጌታ እግዚአብሔር አላለፈችም መንገዴ አልተሰወረም ሁሉን ያውቃል፣ ሁሉን ያውቃል፣ ሁሉን ያውቃል። ጓዳ ጎብኝቶታል፣ ሁሉን አይቷል፣ ሁሉን ከቶ ያፍሩበትም የጠበቁት ሁሉ ኃይላቸውን ያድሳሉ የጠበቁት ሁሉ እንደ ንስር በክንፍ ይበጣሉ ይሮጣሉ አይታክቱም ይሄዳሉ የጠበቁት ሁሉ አይደክሙም እንደ ቃሉ የጠበቁት ሁሉ ይወጣሉ ይሮጣሉ አይታክቱም ይሄዳሉ ይወጣሉ ይሮጣሉ አይደክሙም ይሄዳሉ ይወጣሉ ይሮጣሉ አይታክቱም ይሄዳሉ ይወጣሉ ይሮጣሉ
ጸጋውን እንጂ ጽድቄን አልኩት ከሰጠኝ በላይ ምንም አልጨምር የማልጠቅም ባሪያ ታሪክ የሌለኝ አንድ ነገር ግን አውቃለሁ ኢየሱስ እንዳዳነኝ አንድ ነገር አውቃለሁ ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ ወዶኛል ማንስ ይከሰኛል አንድ ነገር አውቃለሁ ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ ወዶኛል ማን ይቃወመኛል ሞትና እርግማን ተጭኖኝ ነበር ነፍሴን አግብቷት የኃጢአት ቀንብር የዓለም ብርሃን ኢየሱስ ሲመጣ ጨለማዬ ተወገደ ለእኔም ብርሃን ወጣ አንድ ነገር አውቃለሁ ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ ወዶኛል ማን ይቃወመኛል አንድ ነገር አውቃለሁ ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ ወዶኛል ማንስ ይከሰኛል አድራሻ የለኝ የመነሻ ስፍራ ስሚያ የታወቀ ዘሪያ የጠራ እንዳላሰብኩት በወይን በሕልሜ ከነ አብርሃም ከነ ዳዊት ተመዝግቧል ስሜ አንድ ነገር አውቃለሁ ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ ወዶኛል ማነስ ይከሰኛል አንድ ነገር አውቃለሁ ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ ወዶኛል ማን ይቃወመኛል ብርሃኔና መድኃኒት ነው ታዲያ እርሱን አልፎ ሚነካኝ ማነው ማንስ ቢመጣ ምን ያደርገኛል የጸና ግንብ የእሳት አጥር ኢየሱስ ሆኖኛል አንድ ነገር አውቃለሁ ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ ወዶኛል ማንስ ይከሰኛል አንድ ነገር አውቃለሁ ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ
ካደረገው ከሆነው ነገር ጥቂቱም አይገባኝም ነበር ሞልቶ እስከሚፈስ አየው ምረቱን ሁሉ ከእርሱ ሁሉ በእርሱ ለእርሱ ክብር ይሁን አንድ ነገር አውቃለሁ ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ ወዶኛል ማንስ ይከሰኛል አንድ ነገር አውቃለሁ ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ ወዶኛል ማን ይቃወመኛል ሃሌሉ ሃሌሉያ ሃሌሉ ሃሌሉያ ሃሌሉ ሃሌሉያ ሃሌሉ ሃሌሉያ ክብር ለእግዚአብሔር ይሁን ሁሉን የሚገዛ ስራው ታላቅና ድንቅ ይገባዋል ለዘላለም እኛልና እርሱ ይልቅ በመንገዱ ጻድቅ በፍርዱ እውነተኛ ለቃሉ ታማኝ ነው፣ ለስሙ ቀናተኛ ሃሌሉ ሃሌሉያ ሃሌሉ ሃሌሉያ Hallelujah, hallelujah, hallelujah, hallelujah. ክብር ለእግዚአብሔር ይሁን። ሃሌሉያ ከትንሣኤ በኩር ከፍጥረት መጀመሪያ አልፋና ኦሜጋ መክፈቻና መዝጊያ የቤተ ክርስቲያን ራስ ያለና የሚመጣ የጌቶች ሁሉ ጌታ ኢየሱስ ክርስቶስ ነው። ሃሌሉያ ሃሌሉያ ሃሌሉ- ሃሌሉያ ሃሌሉ- ሃሌሉያ ሃሌሉ- ሃሌሉያ ክብር ለኢየሱስ ይሁን። ሃሌሉያ፣ ሃሌሉያ። የርስታችን መያዣ ለቤዛ ምክንያት ነህ፣ ወደ እውነት የሚመራን በመከራም ያቆመን በኃይሉ የሞላ ስጦታ አሁን ያድልን ከሰማይ የተላከ መንፈስ ቅዱስ አለ። ሃሌሉ- ሃሌሉያ
ራሱን ሰጠ መንፈስ ቅዱስ ቃሉን ሰጠ ቃሉም እኛን ለወጠ ቸር አምላክ ባለጸጋ ለተወደደውን የዘረጋ አያልቅበት ሁሌ ሙሉ ሃሌ ሃሌሉያ በሉ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ አንድ ሰው ነካኝ በድንገት አንድ ሰው ነካኝ አንድ ሰው ነካኝ በድንገት አንድ ሰው ነካኝ እስራት ነበረኝ ፈታኝ ድካም ነበረኝ አለካኝ ጥማት ነበረኝ አለካኝ አንድ ሰው ነካኝ በርተሜ ወስኔ ነኝ ዘመን የራቀኝ እድሜ ልኬ በለመና ዓለም ያወቀኝ የመንገድ ጉቶ እንቅፋት ሁሉም ሲሰድበኝ እኔም ወግ ሊደርሰኝ ሆነ አምላክ ሊያስበኝ የዳዊት ልጅ ሆይ ና ማረኝ ብዬ ብጣራ ኢየሱስ መጣ ዳሰሰኝ አይኔን አበራ ኢየሱስ ነካኝ በድንገት ኢየሱስ ነካኝ ኢየሱስ ነካኝ በድንገት ኢየሱስ ነካኝ እስራት ነበረኝ ፈታኝ ድካም ነበረኝ አነካኝ ልማት ነበረኝ አነካኝ ኢየሱስ ነካኝ ሽባ ነበረ ማይሰራ እግሬና እጄ ሰላሳ ስምንት ዓመታት ተቆራምጄ መልአክ ሲመጣ ውሃውን ሲያንቀሳቅስው ቀድሞ የደረሰ ሲፈታ ሲሄድ ስንቱ ሰው በድል ሳጥን በሰው ዘንድ እንደተረሳው ኢየሱስ መጣ አስነሳኝ እኔም ተነሳው ኢየሱስ ነካኝ በድንገት ኢየሱስ ነካኝ ኢየሱስ ነካኝ በድንገት ኢየሱስ ነካኝ እስራት ነበረኝ ፈታኝ ድካም ነበረኝ አነካኝ ጥማት ነበረኝ አነካኝ ኢየሱስ ነካኝ ለአስራ ሁለት ዓመታት እምባ እንደ ጅረት ባለመድኃኒት አልቀረኝ ስንት አገር ዙረት ትርምስ አየው በድንገት ታልፍ በመንገዱ በብዙ ሺዎች መካከል ተከቧል አንዱ ጌታ መሆኑን አውቄ ልብሱን ብነካ መከራዬ በድንገት ምንጩ ተዘጋ ኢየሱስ ነካኝ በድንገት ኢየሱስ ነካኝ ኢየሱስ ነካኝ በድንገት ኢየሱስ ነካኝ እስራት ነበረኝ ፈታኝ ድካም ነበረኝ አነካኝ ጥማት ነበረኝ አነካኝ ኢየሱስ ነካኝ ኢየሱስ ነካኝ በድንገት ኢየሱስ ነካኝ ኢየሱስ ነካኝ በድንገት ኢየሱስ ነካኝ እስራት ነበረኝ ፈታኝ ድካም ነበረኝ አነካኝ ጥማት ነበረኝ አነካኝ ኢየሱስ ነካኝ
በመጽሐፍ ቅዱስ ውስጥ አንድ እውነት አለ። እግዚአብሔር አምልኮንና ምስጋናን ይወዳል። ግዑዛን ፍጥረታት እንኳን ይህን ተረድተው ቀንና ሌሊት ሳያቋርጡ ያመልኩታል። የእጆቹ ሥራ ይሆንንና ፍቅሩን ያየን እኛማ እንዴት
አ
ሌሊት ለሌሊት እውቀትን ትናገራለች ድምፃቸውን ከቶ ሳያሰሙ ፍጥረት ሁሉ ላንተ ሲያዜሙ እኔም ልቤ በዚህ ተደነቀ የምስጋና ዜማ ፈለቀ ሃሌሉያ ሃሌሉያ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌ ሃሌሉያ አይኖቼን ወደ ላይ ያቀናለሁ እጆቼን ወደ አንተ አነሳለሁ በእውነት በመንፈስ አመልክሃለሁ በእውነት በመንፈስ አመልክሃለሁ አይኖቼን ወደ ላይ ያቀናለሁ እጆቼን ወደ አንተ አነሳለሁ በእውነት በመንፈስ አመልክሃለሁ በእውነት በመንፈስ አመልክሃለሁ ሰማያት ክብር ያሳያሉ። እግዚአብሔር አለ እያሉ ይናገራሉ። ሰነፍ በልቡ አምላክ የለም ቢልም ያለ ምስክር ራስህን አልተውክም። የማይታየው ባህሪ ታይቷል። የዘላለም ኃይልህም ተገልጧል። ሃሌሉያ ሃሌሉያ
ኢየሱስ አንተ በሰማይና በምድር መካከል ታላቅ አምላክ ነህ። እንዳንተ ያለ የለም፣ በሰማይም የለም፣ በምድርም የለም። ታላቅነት፣ ገናናነት፣ ክብር፣ ምስጋና፣ ባለጠግነት ለስሜ አሜን።
እጆቼን ወደ ላይ ያቀናለሁ፣ እጆቼን ወደ አንተ አነሳለሁ። እውነት በመንፈስ አመልክሃለሁ፣ እውነት በመንፈስ አመልክሃለሁ። ዓይኖቼን ወደ ላይ ያቀናለሁ፣ እጆቼን ወደ አንተ አነሳለሁ። እውነት በመንፈስ አመልክሃለሁ፣ እውነት በመንፈስ አመልክሃለሁ። አንቺ አንተ ሌላ ቤቴንም አላዞርም ወደ ኋላ አቤት ምን ጎሎብኝ ምን አጥቼና ያለቁን ባርክልኝ መድኃኒቴ አይደላይ ላይ መቼኝ